hello hello ሄሎ።
ሄሎን ሰላም ጤና ይስጥልን ቤት ቤት
ምንድን ነበር የፈለገው? አካውንት ከፍተን ነበረ ግን እምቢ አለን፣ አላስገባለን።
ምን ሬጅስተር ለማድረግ ነው
አዎ ከመድካ
እሺ best bet ዶስ bet ብላችሁ ትገባላችሁ እሺ ከዛ እዛ ላይ register የሚላለ እሱን ነክታችሁ ስልክ ቁጥራችሁን ዘጠኝ ብላችሁ ትጀምሩና እ ከዛ password ይጠይቃል password ኡን ደግሞ capital letter መኖር አለበት እ small letter እ symbol እ እና ቁጥሮች አድርጋችሁ አጠቃላይ እ።
ስምንት digit እንዲሆን አድርጋችሁ password ኡን አስገቡ
ኡ፣ እሺ ግን በዛ password ኣችሁ ምንድን ነው?
አዎ እንደዛ ነው ሌላ ሰው ቶሎ እንዳይዝባችሁ password ኡ ቀላል ከሆነ hack እንዳይደረግ ነው።
አዎ እንደዛ አድርጋችሁ እንትን በሉት እንደዛ አድርጋችሁ register ማለት ትችላላችሁ small capital ነው።
symbol እና ቁጥር
እሺ እናመሰግናለን።
እሺ እናመሰግናለን መልካም ምሽት
ቻው፣ ደህና እደሪ።